ሄሎ ጤና ይስጥልን በሽተቤት
አብሮ ስለሰው ነው።
አለን ሰላም ነው።
ትንሽ አስቀመጥኳቸው ቤት ታጥቼ ነበረ።
እ ምን አጣው?
ቤት አስቀምጬ ነበረ ከዚህ ሳምንት። ከዛ ማይ ቤት ውስጥ የለም።
ሂስትሪ ውስጥ ጨዋታዎቹ የለም።
ደግሞ- አዎ፣ ጨዋታዎቹ ደግሞ ገና አልተጫወቱም እና ዛሬ ዛሬ ያስቀመጥኳቸው ደግሞ ነበሩ።
እስቲ ቴሌግራም ላይ ተላክልኝ።
ቴሌግራም እ ቴሌግራም ስልኩን ስልኩን ንገረኝ።
ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
ቆይ አንዴ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት ሰላሳ ሰባት ነው። ምን ብዬ ልላክልህ?
ዳኒ ብለህ እዛ ላይ ላክልኝ እንትኑን ስልክ ቁጥርህንና እ እንትኑን ላክልኝ። እሺ እና ምኑ bet ኡ አ
የለማ ውስጥ የለም። በእያየሁት አይደለም ገባኝ እኮ screenshot አድርገውና እስቲ እንትኑን ላክልኝ። የለም አያሳየህማ ምንም።
አይ ግማሹን ያሳየኛል። እነዛ ያልተጫወቱትም አያሳይም። ይሄ ያስቀመጥኩት የ Champion League ነበረ።
የሚያሳየህን ላክልኝ። እሺ
ያው ሀይ ሀይ ብዬ ልክልሃለሁ።
እሺ እሺ
አንድ የሚ- የሚያሳየን ደግሞ አንዱን ልክልሃለሁ።
በቃ እያየ ነው ነው ችግር የለውም። እሺ እ?
እዛ ላይ እንጽፍልሃለን እያየ ነው ነው። እሺ እሺ አይ